ደውላ ይሆናል።
hello ሰላም ጤና ይስጥልኝ። እንዴት ነኝ?
ሰላም ነው። የሆነ ብር አልገባልኝም እስካሁን።
አስተላልፍ ልጠብቀኝ።
ሄሎ ጤና ይስጥልኝ።
እ የሆነ ብር አልገባልኝም ነበረ እስካሁን። ግን አሁን ደውዬ ነበረ ገብቶልሃል እያለች ነው፣ ግን አልገባልኝም።
ስንት ብር ነው? deposit አዎ።
withdraw ነው?
እ
deposit ነው withdraw ነው?
ስራው ነው
እሺ ቁጥሩን ንገረኝ አንዴና check ላድርግልህ። የቤት ቤት ዜሮ- ቁጥርህን ንገረኝ።
ዘ- ዜሮ ዘጠኝ እሺ አስራ ዘጠኝ እሺ ዘጠና ሶስት እሺ ሰባ አምስት ዜሮ አንድ
ስንት ብር ነው?
ሁለት ሺህ ሁለት ጊዜ እና ሶስት ሺህ አንድ ጊዜ አጠቃላይ ሰባት ሺህ ማለት ነው።
ሰባት ሺህ መቼ ነበር ቀኑ?
እ እ ቀኑ መቼ ነበረ?
ትናንትና ነው፣ እሺ እሺ ትናንትና ማታ ማለት ነው።
እሺ ዘጠኝ አስራ ዘጠኝ ዘጠና ሶስት ሰባ አምስት ዜሮ አንድ ነው ያልከኝ?
አዎ
ሌላ የቤት ቤት ቁጥር አለህ እንዴ? በዚህኛው ምንም አይነት የቤት ቤት account እያየሁኝ አይደለም።
እንደ- እንደዛ አይደለም። ዜሮ ዘጠኝ ሰላሳ ዘጠኝ okay እሺ ዘጠኝ ሰላ- ሰላሳ ዘጠኝ ዘጠና ሶስት እሺ
ሰባ አምስት ዜሮ አንድ እሺ ከሊፋ ጀማል ነህ አይደለ?
አዎ ነኝ።
አዎ ሁለት ሺህ ሶስት ሺህ እና
ሁ- ሁለት ሺህ ሁለት ጊዜ እና ሶስት ሺህ አንድ ጊዜ ችግር አለው።
አይ ችግር የለም ቼክ እያደረኩት ነው።
ኦኬ
ወደዚህኛው ራሱ ቴሌብር ነው አይደል? የላከው
አይደለም፣ ሲ በ CBE ብር ነው።
አንድ ሺህ ሰላሳ አምስት ስልሳ አምስት ሀያ ስድስት ሶስት ሀምሳ ሶስት አዎ እኮ እዚህ ጋር balanced ነው እያለ ያለው ለዛ ነው እንደዛ ያሉክ ግን አልገባልኝማ። ምን ላድርግ?
እኮ። እሺ እንትን እናደርግ ቁጥር ልስጥክና የቻፓዎች እ እ የቻፓዎች ቁጥር ልስጥህና እ እ፣ ሲጀምር አንድ ሶስት ሺህ እና አንድ ሁለት ሺህ ብቻ ነው ያለው withdraw ራሱ።
ኧረ አይደለም፣ ሁለት ሺህ አ- ሌላው ሁለት failed ነው
failed።
አዎ ነው የሚለው እንጂ balanced አይደለም።
እሺ እስቲ ንገሩኝ የቻፓው አምስት ሺህ አምስት ሺህ ብቻ ነው ያለክ። የቻፓ ዜሮ ዘጠኝ ስልሳ ሁለት ዜሮ ዘጠኝ ስልሳ ስልሳ ሁለት ነው ዜሮ ዘጠኝ ስልሳ sorry ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ማለት ነው። እዚህ ላይ ቴሌግራም በቴሌግራም ነው እሺ የምታወራቸው። ስልክ ላይ ያነሱልህ ይችላሉ።
እሺ በቴሌግራም ነው አዎ አውራቸውና balanced ነው ብለውኛል ቤስት ቤቶች ግን አልገባልኝም በላቸው።
okay እሺ ከዛ transaction ኡን የሚፈልጉ ከሆነ እኛ እንልክላቸዋለን፣ አሳውቀንና እንልክላቸዋለን።
እሺ ምን ምን አይ transaction ኡን እንዲላክላቸው የሚፈልጉ ከሆነ አሳውቀንና ያሉህን ምላሽ ከዛ እና- እንልክላቸዋለን። ችግር የለም።
እሺ እሺ እሺ እሺ፣ መልካም ቀን ይሆንልሽ።